ቤት ነው የምልህ ዳው
ሲስተር እንትን ነበረ ድሮ ስድስት ሺህ አርግቼ አልገባኝም።
እሺ አንዴ ጠብቀኝ።
አይ
ሄሎ
ይሰራል? ሄሎ
እሺ፣ ጤና ይስጥልን።
brother draw ስድስት ሺህ አርግቼ
withdraw አዎ፣ ስድስት ሺህ እሺ፣ በዚህ በደወል የቤት ቁጥር ይንገሩኝ።
እ ዜሮ ዘጠኝ እሺ
አ-
እ
አስራ አምስት እሺ እንደገና አስራ አምስት እሺ
ሰላሳ ሰባት ሰባ አራት
ስንት ብር ነው አሉኝ? hello እ አባ ስድስት ሺህ ብር ነው ያሉ።
ስድስት ሺህ
እሺ አሁን ገብቶሉታል። እሺ check ያድርጉት፣ አይ thank you ችግር የለውም።